hello
hello
hello ጤና ይስጥልን አብሮ ይስጥልኝ። ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
እ ከቴሌ ብር ወደ ወደ wallet ኤ ብር ለማስገባት ነበረ ቴሌው አይሰራም።
እሺ deposit ለማድረግ ፈልገው ነው?
እ አዎ አዎ deposit ነው?
አዎ እሺ ሌላ ቁጥር ሰጡትና ወደዛ ቁጥር deposit አድርገው እኛ ደግሞ ወደ አካውንቶ deposit እናደርግሎታለን።
ከቴሌ ላይ ወደዛ ማለት ነው።
አ ከቴሌ ብር ለ- ወደ ቴሌ ወደ እኛ ቴሌ ብር ያስተላልፉና እኛ ደግሞ ወደ አካውንቱ እናስተላልፍሎታለን። ስልክ እሺ።
ልስጦት የቴሌ ብር ስልክ እሺ እሺ
ዜሮ ዘጠኝ ሰላሳ ሁለት
ቆይ ልያዙ አንድ ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ
ሰላሳ ዘጠኝ ስልሳ ስድስት
ስልሳ ስድስት አዎ ፍትሐ አምላክ ማርዬ ነው ስሙ።
እሺ እሺ ቆይ ወደ እሱ ካስገቡ በኋላ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ይሰማል?
ሄሎ ሄሎ አቤት የት ጠፉ?
አለን አለን ቆይ አንዴ
ስልኩን ጽፈዋል አይደል?
እ ስልኩን ጽፈዋል።
ስልኩን ጽፋለሁ ፍትሐ አምላክ ማርዬ ነው ስሙ።
እሺ እሺ ለሱ ካስገቡ በኋላ screenshot አድርገው አዎ የሁሉ ስፖርት ስልክ ቁጥሮን ሙሉ ስሞትን አድርገው ከ screenshot ካደረጉት ጋር ቴሌግራም ላይ ይልኩልናል። በእኛ ቴሌግራም ያውቁታል። የኛን ቴሌግራም አዎ ያውቁታል። ቴሌግራማችንን
አዎ አዎ ሰባ ስምንት ቤቱን ማለት ነው።
እሺ እሺ እዛ ላይ screenshot አድርገው ነው የሚልኩት።
እሺ እሺ